ደስደስ የደስደስ ከሹሩባና ይቤት ከተስ እንዲያው የደስደስ የደስደስ እንዲያው የደስደስ የደስደስ እንዲያው የደስደስ የደስደስ ከጉንጮቿ ላይ ቤት ከተስ እንዲያው የደስደስ የደስደስ የደስደስ ጥንፍር ቀሚሷን ታውጣ ትልበስ የደስደስ መልካም አንገቷን ትዳስ የደስደስ ጸጉሯ ሐር ነው ስጧታ ደስ የደስደስ የደም ገንቦ ልጅ የምትደስ እንዲያው የደስደስ የደስደስ ሶማ ጸጉርሽን አርጎ ልብስ እንዲያው የደስደስ የደስደስ ከጡቷ መሃል እጄ ግንድስ እንዲያው የደስደስ የደስደስ ሽንኳን አቅፌ መንፈላሰስ የደስደስ ባታ ተረብዟ የሚለው ደስ የደስደስ ወዳጇ ልቤ ሲያያት ፍርስ የደስደስ ዳሌዋ ከርብኝ ገና ሲደርስ የደስደስ ጨዋታው ደራ ትገኛለስ እንዲያው የደስደስ የደስደስ ከደረቷ ላይ ግድስ እንዲያው የደስደስ የደስደስ ሽንኳን አቅፌ መንፈላሰስ እንዲያው የደስደስ የደስደስ እንዲያው የደስደስ የደስደስ ከሽሩባሽ ላይ ቤት ልድረስ እንዲያው የደስደስ የደስደስ እንዲያው የደስደስ የደስደስ እንዲያው የደስደስ የደስደስ ከጉንጮቿ ላይ ቤት ልድረስ እንዲያው የደስደስ የደስደስ የደስደስ አምባ ከሙዳይ ይውጣለት እንዳ የደስደስ ካልቀረ እንግዲህ አርገው መሄድ የደስደስ ብራቆ ይውጣ ይግባ ከባታ የደስደስ ባለም ይሸኛ እናት አባታ ያው የደስደስ የደስደስ ጎረቤት እንኳ ይግባ ከዳር እንዲያው የደስደስ ደስደስ አንዲት አዛውንት ይጠራቄስ እንዲያው የደስደስ የደስደስ ድላችሁ ሸኟት ባለም ትድረስ ድላችሁ ሸኟት ባለም ትድረስ ድላችሁ ሸኟት ባለም ትድረስ ድላችሁ ሸኟት ባለም ትድረስ ድሏችሁ ሸኟት ባለም ትድረስ ድላችሁ ሸኟት ባለም ትድረስ ድላችሁ ሸኟት